hello ጤና ይስጥልኝ ቲክቲክ
hello hello ጤና ይስጥልን።
ሰላም
እንደምን አላችሁ?
እግዚአብሔር ይመስገን።
እንትን ሐሙስ ዕለት አዘ ነበረ እንትንና እሺ
አልሞላም ነበረ group ኡ okay
እ፣ ይመለሳል ብለውን ነበር ብር እስካሁን አልመለሰም።
አዎ ከትናንትና ከትናንትና ወዲያ ስራ አልገቡ ነው። ዛሬ ይገብተዋል refund የሚያደርጉት እና የዛሬ እ? እ?
ቅዳሜ እናንተ?
ነውር ቅዳሜ ነውር ስሩም ነበር refund የሚያደርጉት ለዛ ነው። በጣም ይቅርታ እነዚያ ዛሬ ስለዚህ ዛሬ እንጠብቅ።
አዎ አዎ okay ወደ ለ- ወይም ዛሬ መጠቀም ይቻላል እንዴ? እሱ አይቻልም። አ fail ካረገ ያው system ኡ ስለሆነ የሚመዘግበው ከዛ ላይ እኛ ሌላ- ማውጣት አንችልም። እንደ ሌላ አዲስ ነው ማዘዝ ይችላል።
እንደ አዲስ ነው ማዘዝ የምንችለው እንደ አዎ እንደ አዲስ ነው ይቻላል።
እንጂ ማዘዝ አይቻልም። በሱ ሌላ ዛሬ አዎ፣ order ማድረግ ያው አይቻልም።
ይቻላል። አዎ አዎ ስለዚህ ዛሬ ይገባል።
አዎ ዛሬ ይጠብቃለሁ።
እሺ፣ እሺ፣ አመሰግናለሁ።